ሄሎ ሰላም ጤና ይስጥልኝ ቤስት ቤት
አብሮ ስትል ሰላም ናት።
አለን ምን ነበረ
አይ አንዳንድ ነገር የወጣው እውነት አይሰጥም።
ምን አልከኝ
አንዳንድ ማታ ብቻ ለወጣ እሺ ካሸር ኮድ አንተ ነግረኛለህ
እ?
ካሸር ኮድ ውጤ- ትኬት ነው ያልከኝ
አይ በቴሌግራም ላይ ልክ ያለው እሺ ምን ነበር ይላክልን
አንስቼ ካሸር ኮዱ
እሺ አታውቀውም በቃ ልክ
በቃላይ አላውቀውም። ብዙ ናቸው እና አንዱ እሺ ብቻ ነው ስምክን ማን ልበል ቴሌግራም ላይ
ጌታውን እ?
ጌ- በዚህ ስልክ ሳይሆን በዜሮ ዘጠኝ እሺ አይ ቴሌግራም ስምህን ትነግረኛለህ አዎ ጌታውን ደስ ጌታሁን ደስ
እስቲ አንዴ Hi ትለኛለህ ከላይ እንድትወጣልኝ
እ እ?
Hi ትለኛለህ ከላይ እንድትወጣልኝ
እሺ እሺ